Hello ጤና ይስጥልኝ ቃል ኪዳን ከብ ስቴት ምን ልርዳው?
account ላይ deposit አድርጌ ነበረ በቻፓ በኩል እሺ እና deposit አድርጌ ብሩን ወስዷል፣ ግን አልገባም። በቴሌ ብር ነበር ያስተላለፍኩት።
እሺ deposit message ኡን ይልኩልናል።
አ ልኬ በቴሌግራም እስካሁን ድረስም አልገባም። ይገባል ብሎ ነበር፣ ቆየብኝ በጣም። አሁን ደግሞ የሚጀምር ጨዋታ ነበር።
በስልክ ቁጥር ነው የሚጠቀሙት ቤት ቤት?
አዎ በዚህ ነው የምጠቀመው።
አንዴ እሺ ቼክ ላድርገው።
እሺ
እሺ ድጋሚ አሳውቂያቸዋለሁ ይለነሱን መልስልሃለን በቴሌግራም።
Okay እሺ እሺ መልካም ቀን።